የለውጥ አይነት ፖለቲካ
hello hello
አቤት አይሰማም?
ይሰማል፣ ግን YouTube ነው። ምን ልርዳዎት?
ታሪክን ለመናገር ነበር።
እሺ፣ ለጆች ተመዝግበው ነበር ወይስ ለመመዝገብ ነው?
ተመዝግቤያለሁ።
ተመዝግበው ከሆነ እንደውልሎታለን።
እሺ እናቴ ሚስቴ ሳልበዳት ነው ጥላኝ የነሳክ።
ምን አሉኝ? ይቅርታ፣ ይሄ የስራ